Hello
ሰላም ጤና ይስጥልኝ። ከቢዛ ኢትዮጵያ ነበር የምደውለው።
አይሰማ ስትይኝ እኮ ተውኩት።
እሺ ይቅርታ ደንበኛችን ነው ያ፣ የመስመር የስልኩ ጥራት ሊሆን ይችላል የእናንተ። እኔ ግን ተንቀሳቀስኩ፣ ወዲህ ወጣሁ
እሺ እ፣ መስመሩን ምንድን
እ?
መቶ አስር አውርደን ምን ሆነን ያሉ ከመቶ አስር ከመቶ አስር በሚል አውርደናል። ገብቶሻል?
እሺ በ- በአስራ አምስት አንድ ጀምራችሁ ነበረ ባይዜ ከፋፋይ ቀይራችኋል። ይሄ ሴንተር ነው አይደለ? የቢጂአይ
መስመር ላይ ያሉ ደንበኛችን አለሁ። ስልካችሁ ግን ጥራት የለውም። አለሁ
እሺ ይቀጥሉ።
ቢጂአይ አከፋፋይ ቀይራችኋል አይደለ?
አዎ የመስመር ሀለ እንትኖች ተቀይረው ይሆኑ።
አዎ እነሱ ሳይቀየሩ በፊት ነው እኛ ያወረድ ነው እሺ
ከአስራ አምስት አንድ በሚል
እሺ ቢራዎች አውርደናል። ያ ማለት መቶ አምስት እና መቶ ሰላሳ አምስት ማለት ነው።
እሺ የዛ ቢራ ደግሞ ምንከፍላችሁ ከቢሮ ከዋና ከቢጂአይ ስለሆነ ቆይተን ነው የምናመጣው። ከአስራ አንድ ያወርድ ነው ማለት ነው የሚል ነበር ሰው አለም promoter ሩ ነግሮን ያወርድ ነው።
እህ። ስለዚህ ነገር ግን የሽልማት- ቢራው አላገኘንም። አዎ አላገኘነውም እሱን ቢራ
እህ። አሁን እርስዎ እስከ መቶ አስር አውርደን ምንም አይነት ነገር አላገኘንም ነው የሚሉን?
አላገኘንም። አዎ
እሺ ደንበኛችን ጥያቄዎትን መዝግቤ ለሚመለከተው አካል አስተላልፌያለሁ። ሌላ መረዳዎት ነገር አለ?
ይኸው ብቻ ነው።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምፅ በኋላ ያስቀምጡ። መልካም ቀን።
አመሰግናለሁ። መልካም ቀን።
እሺ አመሰግናለሁ።